en het niet die running back kwam er daal አፕሩቭ እንዲደረግልኝ ነበር ዊዝድሮ አዝዤ ነበር።
መች ነበር ያረካው?
አሁን ቅርብ ሰዓት ነበር።
የቤስት ቤት ቁጥርህን ንገረኝ።
በዚህ በደወልኩበት ነው።
ስንት ብር ነበር?
ሰላሳ ሺህ ብር ነበር።
ሄሎ፣ አቤት።
ወደ ቴሌብር ነው የላከው።
አ እስቲ ቴሌብር ቁጥርህን ንገረኝ።
ሀያ አንድ እሺ፣ ሰማንያ ዘጠኝ እሺ፣ ዘጠና አንድ ስልሳ ሁለት እሺ። confirm ተደርጓል። ከትንሽ ደቂቃዎች በኋላ ይገባልሃል። እሺ፣ አመሰግናለሁ።
እሺ። እናመሰግናለን። መልካም ቀን።